ኢትዮጵያ ፓርላማ
ጤና ይስጥልን።
ይህንን ፓርላማ ያም-
ጥንት ተወላጅታ ነበረ ያቁኛል።
ተሳስተዋል።
የት ነው?
ተሳስተው ነው የደወሉት። ይሄ ተድላ አምቡላንስ የአምቡላንስ አገልግሎት ነው።
ከኢቢኤስ አይቼ ነው ቁጥሩን
እሺ፣ አጠገቡ ወል- ትልቅ ሰው ሌላ አለ?